ጤና ይስጥልኝ ሰላም ጉዳዩን የደወሉት ቢኒያም እባላለሁ ምን ልርዳዎት
እንትን ነበር ስራ ለመቀጠር ነበር የምፈልግ እንትን surveying ባለሙያ ነበርኩ survey እሺ ሙሉ ስሞትን ይንገሩኝ
እሺ መስቀሉ እባላለሁ መስቀሉ ወንድሙ ፈረደ
እሺ መስቀሉ የሚጠቀሙት ስልክ ይህንን ነው
አዎ
ሰባ ሰባት ዜሮ አንድ ሰማንያ ስምንት ዜሮ ዘጠኝ አስራ ዘጠኝ ነው
አዎ
ዘጠኝ አስራ ዘጠኝ ሰባ ሰባት እሺ እድሜዎት ስንት ነው
እድሜ ሀያ ስድስት
ሀያ ስድስት የመኖሪያ አድራሻዎት
መኖሪያ ጎንደር ጎንደር እሺ መስቀሉ አሁን የኛ application እየሰራ ያለው አዲስ አበባ ላይ ብቻ ነው ነው አዎ ስለዚህ አዲስ አበባ ሲመጡ ይደውሉልንና ወይም ደግሞ እኛ ወደ ክልል ከወጣን አብረን የምንሰራ ይሆናል
እሺ እንግዲህ እሺ መልካም ቀን ይሁንልዎት
እሺ